hello
hello ጤና ይስጥልኝ።
አብሮ ይስጥልን Donkey Tube እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት። ምን ልርዳዎት?
እ፣ የአንድ ሰው ህይወት በሚለው ፕሮግራማችሁ ታሪኬን ለማካፈል ነበር።
እሺ፣ አስተማሪ ታሪክ አለኝ ብለው ያምናሉ?
እንግዲህ እስኪ በእናንተ እይታ የምታቀርቧቸውን ነገሮች ያለው አንዳንድ ነገሮችን እሺ፣ YouTube ኡ ላይ የሚለቀቁትን እሺ፣
እንግዲህ ያስ- ብዬ አስባለሁ።
እሺ። ስለዚህ ልመዝግቦት።
እ?
እንደዛ ከሆነ ልመዝግቦት እና ፕሮዲውሰሮቹ ይደውሉላቸዋል ይደውላሉ።
መልካም እሺ። እኔ ልንገርህ።
ስማ ማልበት ዲያቆን ጌታቸው ተስፋው
ዲያቆን ጌታቸው ተስፋ አ፣
ተስፋ እሺ። እሺ ስልክ ዜሮ ዘጠኝ ሀያ
ሀያ ሰባ ሰባት ሰባ ሰባት አርባ አራት አርባ አራት ስልሳ-
አርባ አራት ስልሳ ሶስት ስልሳ ሶስት እሺ።
እሺ።
አድራሻዎት ነው አድራሼ የወልዲያ ነኝ። የወልዲያ ዩኒቨርሲቲ አስተማሪ ነኝ።
እና ከወልዲያ አዲስ አበባ ይመጣሉ በእንደውልም ስለዚህ ፕሮግራም እስቲ እንግዲህ ያው ቀኖቹ ይወስናሉ። actually የኛ ጉዞ ብዙ አስቸጋሪ ስላለ የሚመቹ ቀኖች ከሆኑ መምጣት ይቻላል።
በጣም አሪፍ እሺ መልካም ቀን ይሁንልዎት እናመሰግናለን ስለደወሉ እሺ፣ መልካም በቃ እሺ።
ለምን